Hello አቤት ሰላም ጤና ይስጥልን Best Bet አብሮ ስልን በገንዘብ ካሻውት ማለት withdraw አድርጌው ያው አልገባልኝም። ምንድን ነው system ኡ?
እ?
ገንዘብ ዊዝድሮ ዊዝድሮ አድርጌው ያው- አድርገህ አዎ አልገባልኝም። confirm ብሎ ቁጭ አለኝ።
እሺ፣ አንዴ መስመር ላይ ጠብቀኝ።
እሺ በ- በዚህ ቁጥር ነው። ሰላም ደይ እሺ። Hello አቤት
ነበረ
እ hello አቤት
አይሰማም።
ይሰማኛል።
ገንዘብ withdraw አድርጌው ያው አልገባልኝም። confirm confirm አለኝ።
እሺ አሁን የደወልክበት ነው የ Best Bet ቁጥር?
አዎ በዚህ ሄሎ